Kungar Space በኩብልር ዶ
አሁን አግኝቼ አንድ ኮል ሴንተር ላይ እናንተ ጋር በቴሌግራም ላክሊብ ላይ ልኬላት ነበር እና የገንዘብ አስተላለፌ ከዛ ሪሲቱን በቴሌግራም ላይ ልኬላታለሁ፣ ግን እስካሁን ድረስ አልተናላለ
ማን በሚል ዩዘርኔም ነው ደንበኛችን ዳኛቸው አማረ
ዳኛቸው አማረ። አዎ screenshot ኡ ደርሶናል።
ደውላልኝ ነበር እኮ አልተስማማ አል- አል- እሺ ስናወር እ- እሺ እ?
ተቋርጦ ነው።
ስታወራልኝ ደውላልኝ አይሰማም የምለው እሷ የምትሰማ
እሺ አንዴ check ላድርግሎት፣ መስመር ላይ ጠብቁኝ።
እሺ።
እሺ ደንበኛችን መስመር ላይ አሉ።
አዎ።
እሺ የደወልነው እንደተስተካከለ ለማሳወቅ ነበረ
እሺ
እና መች አልመጣም እኮ ታዲያ አሁንም አልመጣም።
betting site ኡ ላይ ገብተው ወደ check ወደ አድርገዋል።
ቴሌ ብር ነው የሚ- የሚገባው አይ ወደ betting site ኡ
እኮ የለም። እዛ ላይ ማየሁት።
እዛ ላይ check አድርገውት አልገባሉትም።
አዎ
እሺ ደንበኛችን ዋሊያ ቤቲንግ ላይ ነው አይደል የተጫወቱት?
አዎ
አዎ ትንሽ ይጠብቁትና ምናልባት የ system ችግር ከሆነ ትንሽ አይተውት ዋሊያ ቤቲንግ እንደውለው ያናግሩ።
አይ ስቃይ እነሱ ወደ active ስልኩ ማድረግ ጋር ነው አለባቸው።
የምደውለው ለማይረባ ገንዘብ እናተ
ከኛ site ተስተካክሎሎታል። ደንበኛችን ወደ ዋሊያ ቤቲንግ አስገብተነዋል፣ ግን ምናልባት እነሱ active ማድረግ ስላለባቸው ነው።